Hello ጤና ይስጥልኝ። Hello hello hello
አቤት
Hello
አቤት አቤት፣ አይሰማም?
ይሰማል። አሁን ይሰማል።
እሺ አባቴ፣ ምን ልታዘዝ?
ከጅብጅብ ነበር የደወልኩሎት።
እሺ አባቴ፣
order ያደርጉ ነበር ከዚህ በፊት እና አሁን ትንሽ ቀዝቀዝ ብሏል፣ ጠፍተዋል እና ምን ችግር አለ? የሚስተካከል ነገር አስተያየት ለመጠየቅ ነበር።
አይፏ ነው። አይ እንትን ስሎ ነው፣ ችግር የለውም። አዛለሁ ሰሞኑን።
OK እሺ። ለ- ተመችቶታል አይደል product ኡ ምናምን አ- አዎ አዎ።
quality ትንሽ እንትን ላይ ነው እንጂ ምን ምን ለማ- ለማድረስ እንትን ይላሉ።
ይቆያሉ ለለ- delivery time?
delivery ቆዩና አ እንትን ለአላርን ደውልላችሁ ቶሎ ለማግኘት ይከብዳል እንጂ አሪፍ ነው።
በቃ እሺ እሺ፣ እሱን እናስተካክላለን። ሌላ አስተያየት የሉትም?
አይ፣ application ኡ የለኝም።
ለአጠቃቀም ቀላል ነው አይደል?
አዎ እሺ እሺ፣ እናመሰግናለን። እሺ እሺ አባቴ።
መልካም ቀን።